ሄሎ ጤና ይስጥልኝ ቤት ቤት አሎ ጤና ይስጥልኝ ቤት ቤት ነው የምናዳ እንዴት ነህ?
እግዚአብሔር ይመስገን ሰላም ነህ?
አለን አለን ኖ ብራዘር ቼክ ቦይንት አሸነፈ ምን አልከኝ ቼክ ቦይንት አሸነፈ ጨ- ጨዋታ።
ጃክፖት አዎ እሺ አልገባልህም ብሩ አንድ ሺህ ብቻ ነው።
እሺ ጃክፖት ምን መሰለህ እ፣ አዎ የስልሳ ሺህ ብሩን ጃክፖት አሁን ለምሳሌ ስልሳ አስር ብና ሰው ቢበላው አ ስልሳ ሺህ አይደለም የሚደርሰው ሺህ ይካፈላል ለአስር ሰው ስለሚካፈል ነው የስልሳ ሺህ ብሩን ጃክፖት ብዙ ሰው ስለበላው ያለፈውን ሳምንት አ እኩል የተካፈለው ነው ይገባል አንድ ሺህ ብር ማለት ነው አንድ ሺህ ብቻ ነው።
አንድ ሺህ አዎ ይካፈላል ከአንድ በላይ ተጫዋች ሲበላው ስልሳ ሺህ ብሩን በእነሱ አዎ።
መሀል እኩል ይካፈላል ብሩሽ ለዛ ነው ሌላው ተረዳኝ